ያጋሩ፣ ይሸለሙ። ሰላም ውድ ደንበኛችን፣ ጎረቤቶ አሊያም ወዳጅ ዘመዶ የ Websprix ኢንተርኔት እንዲያስገቡ በማድረግ በእያንዳንዱ ደንበኛ ክፍያ መጠን እስከ 50 ስጦታ ያግኙ። ስጦታውን ለማግኘት የሚረዱ ቀላል መመሪያዎችን የ Websprix መተግበሪያ ከጉግል ወይም ከ App Store ያወርዱ። ስልክ ቁጥሮን በማስገባት sign up ያድርጉ። መተግበሪያው ላይ ያለው link በ SMS እንዲሁም በሌሎች የማህበራዊ ትስስር ሚዲያ ያጋሩ። እርስዎ የላኩት link ተጠቅሞ በተመዘገበ በእያንዳንዱ ደንበኛ ክፍያ መጠን እስከ 50 ስጦታ ይበረከትሎታል። ለበለጠ መረጃ በ8856 ላይ ይደውሉ። Websprix